ሄሎ ሄሎ አሁን ደውለው ነበረ። የመቶ ሰከንድ ጥያቄና መልስ አልመጣልኝም ብለውኝ ነበረ።
okay ሲመጣ ይመጣል ማለት ነው።
አዎ፣ የመጨረሻውን መልስ ደግሞ ይመልሱት። መጨረሻ ላይ የመለሱትን መልስ እሺ አለ አሁን ተልኮልኛል።
አሁን እርሱ ጀምሯል ጥያቄና መልሱ።
አንድም አልጀመርኩም። ምንጊዜም እንደዚህ ስልክ በቃ ጥያቄ አይደርሰኝም። በቃ message ነው ዝም ብሎ እ፣ ጥያቄው በሂደት ላይ ነው ይላል፣ አይመጣም ግን እሺ እንደዚህ ያርጉ። ደንበኝነቱን አቋርጡትና stop በሉትና መልሰው subscribe ያርጉ። ኮኮብ ስድስት ሰላሳ ስድስት ኮኮብ አንድ መሰላል አድርገው አዎ።
እንደ መልሰው subscribe ያርጉት።
እሺ በአምስት ያው- ነው የማቋርጠው።
stop ብሎ ይጻፉ።
okay ያው የሲ- ትንሽም የለም ችግር ካለ ነው አዎ ይስተካከላል።